ሄሎ ሰላም ነው? የሀዊ ስልክ አይደለም? ሀዊ ለማ ሀዊ አሁን ፈልገሽ ነው?
እ፣ አዎ፣ ቤስት ቤት ኤጀንት ናቸው። ቤስት ቤት
መራቂ ከቤስት ቤት ነው የምደውለው።
ከቤት ቤት አዎ
ቆይ ስልኳን ልስጣ።
እሺ።
ሄሎ ሄሎ
ጤና ይስጥልኝ።
ሰላም ነው? ከቤስት ቤት ነበር የምደውለው።
እሺ አንክሊን ትኬት ልልክ ነበርና ስልክ ቁጥር ልስጥሽና ቴሌግራም ላይ hi ብለሽ ላኪልኝ።
ምናችን
እ፣ አንክሊን ትኬት ልልክልሽ ነበርና እምቢ አለኝ አንቺ save ስላላደረግሽው።
እሺ በየትኛው ስልክ በዚህኛው ስልክ save ላድርግ?
አይደለም ልንገርሽ፣ ዜሮ ዘጠኝ
እሺ፣ ስልኬ ስልኬ ስልኬ ስልኬ እሺ ቆይ ዜሮ ዘጠኝ ዘጠና አምስት
ሰማንያ አምስት አይደለም ዘጠና አምስት
እሺ ዘጠና አምስት
ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ አዎ